ጤና ይስጥልኝ ሙሉ ስፖርት ነው። እባክዎ ምን ልርዳው?
Hello እኔ የምልሽ ተስተካክሏል ብለሽኝ ነበረ፣
እሺ
ግን አልተስተካከለ አለ ብሩ አልተመለሰም።
መቼ ነው ተስተካክሏል ያልነው?
ትላንት አሁንም እንትኑን screenshot አርጌ ልኬው ነበረ በቴሌግራም ማን ነው የሚለው ስሞት? ቴሌግራም ሙሙሌ
ሙሙሌ እም፣ አትቤት
ሙሙሌ ነው ያሉት።
አዎ ዜሮ ዘጠኝ ሀያ ስምንት እሺ ሰማንያ ስድስት ስልሳ ስድስት ሀምሳ ሁለት ሰማንያ ስድስት ስልሳ ስድስት ስልሳ ስድስት ሀምሳ ሁለት
ተስተካክሎሎታል። እሺ ከዛ በኋላ ልከውልን ነበረ።
ገባኝ እኮ አይቼዋለሁ። ተስተካክሏል ካልሽኝ በኋላ አዎ ግን ብሩ መቶ ሀምሳ ብሩ አልተበሰማኝ።
ዛሬ ማር አዩት ዛሬ አዎ አይቼዋለሁ ዛሬ እ
አልደረሰም። እንደውም ማ- ያ- ማታውን ነው የሆነ ሰባት ሰው ምናምን ብር የገባው እሱ አልገባም።
እሺ ወደ ሌላ አካል አስተላልፍ ይሉታለሁ። መልስ ስናገኝ እዛው ላይ እናሳውቆታለን። እሺ እሺ